hello ጤና ይስጥልኝ።
እግዚአብሔር ይመስገን።
ወላባ ፌሪ ነው።
አይ አይደለም፣ እንደ ለእንተ መልዕክት ማድረስ እችላለሁ። ሮዛ አዲስ አበባ አይደለሁም።
እሺ፣ እርስዎ ስራ ቦታ አይደሉም?
እ ስራ ቦታ ነኝ።
እሺ፣ ከአሪፍ ፔይ ነበር የምደውልልዎት። ሎዛ እባላለሁኝ ከአሪፍ ፔይ።
እሺ እሺ እሺ፣ ለተወሰኑ ቀናት POS ኡን እየተጠቀሙ አይደለም እና በዛ ዙሪያ ያጋጠመ ችግር ካለ ለመጠየቅ አይ ነበር።
አላጋጠመንም። ማንጠቀመው ይኸውልሽ ማደያ የማን ለማደያ ስለሆነ የሰጣችሁን አሁን እሺ፣ በቴሌ ብር ነው መንግስት በጣም እያስገደደ ያለው። በቃ ቴሌ ብርና ቲቪ ብር ነው ማደያ ነው POS ኡም ለማደያ ነው የተሰጠው። ስለዚህ አሁን እሺ።
transaction እየተፈጸመ ያለው በቴሌ ብር ስለሆነ ድምጾት ተቀራረበ በ- ደንበኛችን።
አዎ ለዛ ነው ለዛ ነው ትንሽ አዎ በጣም መንግስት ስላጠነከረ እሺ፣ በቴሌ ብር ስለሆነ ለዛ ነው እ፣ እሺ።
ክፍያው ምናምን በዛ ሂድ ስለተባለ ለዛ ነው ትንሽ አዎ ሰው ሌላ አማራጭ ስለሚጠቀም እንጂ በ POS ኡ ላይ አዎ ምንም አይነት አዎ ችግር ሌላ የለም።
አማ- አዎ አ- ሌላ አማራጭ ይኸውልሽ በካርዱ ለመጠቀም ከባንክ ደንበኛችን ድምፆት ትራንስፈር አይደል ይቆራረጣል።
በ POS አዎ፣ አሁን ግን እ፣ በእንትኑ ተጠቀሙ እያሉ ስለሆነ ለዛ ነው
hello
ላ መስመር ላይ ያሉ ደንበኞችን ድምጾት አይ ተቆራረጠ ምናምን ይሰማኛል እኔ እኔ እሺ እየተሰማኝ ነው እሺ እሺ።
እና ስለዚህ ለዛ ነው ማለት ነው።
እሺ POS machine ኡ ላይ ያጋጠመ ምንም አይነት ችግር የለም።
አይ ችግር የለውም ችግር እሺ።
የለውም። ለሰው ገና እያስተዋወቅን በካርድ መክፈል ትችላላችሁ ምናምን ምናምን ገና እያልን ስለሆነ ሰው እሺ።
ምንድነው ያለውን ገንዘብ ማደያ ላይ ይሄ POS machine ይኖራል ብሎ ስለማያስበው እ፣ እሺ ቴሌ ብር ላይ ነው transfer አድርጎ የሚመጣው። ገባሽ? ለዛ እሺ፣ ነው ማደያ እሺ፣ ስለሆነ ነው። እሺ እሺ ማለት እሺ። ደንበኛችን እናመሰግናለን። መልካም ቀን።